Hello ጤና ይስጥልኝ ቤት ቤት ራሄል ነኝ። በቆንጆ
cashier code ላ- እንትን check ላደርግ ነበረ።
እሺ እሺ cashier code ልንገርሽ።
አ እሺ ጠብቂ ትንሽ።
እሺ እሺ
አስራ ሶስት እሺ
ሀምሳ ሁለት እሺ ሀያ ስድስት ሀምሳ ስድስት ሀያ ስድስት ሀምሳ ስድስት ሁለት loss ነው ያለው ተመላሽ የለውም። ሁለት ጨዋታ ነው የወደቀው እና
ሁለት ጨዋታ አዎ ወይ እሺ አንድ ፖስቱ እንደሆነ ደግሞ postponed የሆነ ጨዋታም አለው ግን still ሁለት ጨዋታ ስለወደቀ ቢካሄድም ባይካሄድም እንትኑ ለውጥ አይኖረውም።
አ ልክ ነሽ። ወይ ደግሞ አንድ ልንገርሽ እስኪ እሺ እሺ አስራ ሶስት እ እሺ ሀምሳ ስድስት
እሺ
ስልሳ አምስት እሺ ሰማ- ስልሳ አምስት ሰማንያ ሶስት ሰማንያ
ሰማንያ ሶስት
ይሄም እንደዛው ሁለት ጨዋታ ስንት ሁለት ጨዋታ ይመጣለ።
አዎ
እሺ አናምጣ አንተ ቶሎ በል አምጣ። ቆይ ደግሞ አንድ ልንገርሽ።
እሺ እሺ ችግር የለውም።
ይቅርታ ግን እሺ ኧረ ምንም ችግር የለውም።
በብራ በምደውል የሌባ ልጅ አስራ ሶስት
እሺ ሀምሳ አራት
እሺ አስራ ሰባት አስራ ሰባት እሺ ሰባ ዘጠኝ እሺ ይሄም ሁለት ጨዋታ ነው የወደቀው።
ሁለት ጨዋታ ወድቋል።
አዎ አዎ እሺ ሌላ አለ?
ሌላ የለም። አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ